ጤና ይስጥልን። ቤት ቤት ቤት ነው የምንረዳው።
አዎ ትላንትና ውድድሩ አርግተን እናት እስካሁን አልገባም እኮ በእናትህ ቅድም አመልክተን ነበረ እስካሁን መልስ አልሰጣችሁም።
እኛ ስናመለክት ለቻፓ ማለት ነው ይገባላቸዋል። ትንሽ ትራንዛክሽን ስለበዛ እያሉን ስለሆነ ነው። ይስተካከልና ሲቢኢ ይሰ- ይገባል። እሺ ይቅርታ በጣም ስለቆየ፣ ያው ከኛ ወጥተዋል። ከኛ ሳይድ ቻፓ ሳይድ ስላለ ነው። ለዛ ነው። እሺ አይሳ ሪፖርት አስቸኳይ እንድታደርጉ ነበረ።
አዎ ለሁሉንም በአስቸኳይ ነው ሪፖርት ያደረግነው፣ ግን ም፣ system ያስቸገራቸው ስለሆነ ነው። ይገባል።
ም።